ጤና ይስጥልኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳ? Hello ካርድ ሞ- ካርድ ሞልቼ እሺ
ሜጋ ቤት ሞልቼ እሺ አልሰራም አለኝ ቤት ተኝቼ።
እሺ የደወሉትኝ ዘጠና ስድስት ሰባ አምስት ጉዳዩን እ ድርጅት ነው እና ዘጠኝ ዘጠና አራት ደውለው ይጠይቋቸው ኢትዮ ቴሌኮም። ሄሎ ሄሎ ሄሎ ሄሎ